ሄሎ
ወይ hello፣ አሁን ሄዶ አላራ የምትፈልጋቸው ነገሮች እየሄዱ ነው።
በቃ እንደዚህ የምትፈልጋቸው ነገሮች ወደ ጎን እንደዚህ እያደረግ ወደዚህ መውሰድ ነው። ይሄ
okay፣ በዛ መውሰድ ነው።
ወደዛ መውሰድ ነው። ወደዛ ሁሉ ይሄዳሉ። እንደዚህ ይኸው። ከዛ access ማድረግ አዎ።
የምትፈልጋቸውን ነገሮች
በቃ አባቴ፣ እሺ፣ እሺ፣ Chrome ኡን ትከፍተዋለህ። game ኡንም ክፈተው። በቃ
በቃ እኔ የምልህ እሺ።
ይህኑ የሚያስብለው አይደለም። ብዙ አይነት ስራ አይ አለ።
ምንም አትበላም። ችግር የለውም።
እሺ አባቴ፣ thank you፣ በጣም እሺ፣ አመሰግናለሁ።
ችግር የለም። እሺ